Hello. ሄሎ ሄሎ
አቤት።
ሄሎ፣ ሰላም እማ፣ ከችፕችፕ ጋር ከችፕችፕ ነው የምደውልልዎት።
እሺ ደረሳችሁ እንዴ?
hello፣ ይሰማል?
ይሰማኛል። አዎ አይ አይደለም፣ ይቅርታ፣ ከችፕችፕ ነው የደወልኩልዎት።
እኮ ሰማሁ።
ከችፕችፕ call center ነው የደወልኩት። እሺ እና?
order ነበሮት ዛሬ ይመጣል የተባለ እና እ፣ እ።
ይቅርታ ዛሬ መምጣት ስላልቻለ ለነገ ለማድረግ ነበር።
ነገ ጠዋት
አዎ አዎ።
ነገ ጠዋት ይምጣልኝ። እሺ
እሺ ጠዋት እንዲመጣ እሺ፣ አስተላልፍልዎታለሁኝ።
እሺ፣ ያልፍልኝ ከሰዓት ቤት አራት ስለሌለው ነው።
product ነው አይደለ?
አዎ
hello
አዎ አዎ hello
ይሰማኛል።
አራት ነው አዎ ይሰማኛል። አዎ
በቃ እሺ፣ እሺ አይ- ነገ ይመጣሉ።
በቃ ነገ ጠዋት እሺ